አሁን ቢሆን ለማረም ምን አለበት አስማ ቤት ታሰብቦልኝ ግን ነግሬልሃለሁ እኮ እንደም ስላላደርግ እ አይጋቸው አንድ ሺህ ምናምን ብር እንታ ብር ዲፖዚት ይዟል።
ነግሬልሃለሁ። እኛ ደግሞ አክሰሱ የለንም ካንስል የማስደረግ ይኸው በደወልኩ ድጋሚ ቁጥር ንገሪኝ።
ተመልሷል። እሺ ጋሚ ያቸው ሄሎ እ ስሚ እ እ ሄሎ
አቤት ስሚ እንኪ አሩን ሄሎ
እሺ እየሰማው ነው። አውሩ አዲሱ ሚካኤል እኮ ነው የሚሄደው። አዲሱ ሚካኤል እኮ customer location ቀይራ እኮ ነው ፓ- ወደ ፓስተር አካባቢ ነው
እሺ pin ከሆነ ጻፈው።
ጽፌዋለሁ። ፎቶ ላኪን። አዲሱ ሚካኤል ነው ምንድነው አዲሱ ስንት ነው order ነበር?
አልጽፈውም። ለምን ነው የምጽፈው? location ቀይራ እኮ ነው customer
እሺ ንገረኝ። ኦርደር አ?
ነበር ችግር የለውም ችግር የለውም ንገረኝ። order number ህን ንገረኝ።
ለምንድን ነው ዜሮ አንድ ማታነሱ? አሁንም ይጠራል ግን ይሄን ነሳ እየሰማኸኝ ነው? order number ህን ንገረኝ።
አይ ዜሮ አንድ ግን ለምን አይሰራም? ይሻላል